እሺ ጤና ይስጥልኝ ሰላም ነው አለን እንትን ኤፍጄ product ማለት ነው እሺ
እና ገዝቼ ነበረ እሺ እና እንደ ድንገት የገዛሁት ደግሞ ኤፍጄ plus ሳይሆን normal ነው። ስለሱ የምታውቂው ነገር አለ ብዬ ነው።
okay እሺ ኤፊጂም ኤፊጂ plus ም ያው ተመሳሳይ natural product ነው ያላቸው። ኤፊጂ plus ኡ ተጨማሪ minoxidil ስላለው ነው እንጂ ልዩነት የላቸውም። ያው የኤፊጂ plus ኡ ሲሆን more የማሳደግ chance አለው። minoxidil ኡን በራሱ ጸጉር ለማሳደግ የሚሰጥ መድኃኒት ስለሆነ ማለት ነው።
እንጂ ኤፍጂው ምንም አገልግሎት አይሰጥም አይደለም፣ አገልግሎት አለው ማለት ኤፍጂ normal ኡም forge የሚባል ምንም አይሰራ አይደለም ማለት ነው።
አረ ይሰራል። ያኛው ተጨማሪ minoxidil ስላለ ነው እንጂ normal ኤፊጂው side effect ኡ እንደውም የእሱኛው ይቀንሳል ከኤፊጂ plus ኡ አንጻር ማለት ነው።
okay እንጂ normal ኡ አገልግሎት አለው ማለት ነው እንጂ አዎ አለው minoxidil ስለሌለው ብቻ ነው።
okay እንጂ normal እሱም product ነው ማለት ነው።
አዎ ተመሳሳይ ናቸው።
okay በቃ እሺ፣ ለማወቅ ነው። በጣም አመሰግናለሁ።
ስለደወል እናመሰግናለን። መልካም ቀን።
እሺ